ቢጫ የሚያደርግበት።
Hello Hello Hello።
ሰላም፣ ከችፕችፕ ነበር የምደውለው።
አቤት አቤት።
እ፣ ችፕችፕ ላይ አሸንፈው ነበረ game።
አዎ አሸንፊያለሁ።
location የት ነበረ የሞሉት?
location እንኳን አልሞላውም። ያለሁት አሁን ሶዶ ዩኒቨርሲቲ ውስጥ ነው።
Okay፣ እሺ። አዲስ አበባ መቀበል የሚችል ጓደኛ or ዘመድ ምናምን አሉት?
እ፣ ብር ስለሆነ ማስገባት አይችልም።
Okay፣ ዝም ብዬ ላስገባሉት።
አ እሺ፣ የት ነው ያሉኝ?
ሶዶ
እሺ፣ እናመሰግናለን። መልካም ቀን።
ነሽቶላችሁ